የታሰለኝ የበራ መርጃ ማድረግ
እሺ ትኬት እንትን ለማለት ነበር። በረራ ፈልጋለሁ ኬት ወዴት ነበር?
ከባህር ዳር ወደ አዲስ አበባ ከባህር ዳር
ወደ አዲስ አበባ ወደ
አዲስ አበባ እሺ፣ ለመቼ ነው የፈለጉት?
ለነገ
ለነገ
አዎ፣ ለነገ ፈልጋለሁ።
አንድ ሰው ነው
ሁለት ሰው
ሁለት ሰው? እሺ፣ አንድ ደቂቃ
እሺ
ሶስት ይመጣል ወደዚህ ወደዚህ ወደዚህ ወደዚህ